ነካት ይሉኛል እኔማ እኔማ ፍቅር ይዞኛል ሰሞኑን በፍቅር ተይዤ አለው ፈዝዤ ሰሞኑን እኔን ደስ ብሎኛል ፍቅር ይዞኛል ምነካት ምነካት ይሉኛል እኔማ እኔማ ፍቅር ይዞኛል አንዴም ሁለት ሶስቴ ፍቅር ደርሶብኛል ያንተ ግን ከሁሉም አዲስ ሆኖብኛል ትንፋሽ ሲርቅ ያመኛል እኔን ሳጣ ጭንቅ ይለኛል ወይ ልቤን ነው አልልም አንጀቴን እንዲያው ብቻ ያሰራ አካላቴን ይጨንቀኛል መላ ሰውነቴን ያሰኘኛል አንተን አብነቴን እኔ እንዳንተ አልሆን እንዳንተ አልከፈ ዛሬም ፈለግኩ ድምፅ ሲጠፋ እንዳትለየኝ መሽቶ እስኪነጋ አብሬ ልኑር ልሁን ካንተ ጋር ሰሞኑን በፍቅር ተይዤ አለው ፈዝዤ ሰሞኑን እኔን ደስ ብሎኛል ፍቅር ይዞኛል ምነካት ምነካት ይሉኛል እኔማ እኔማ ፍቅር ይዞኛል ሰሞኑን በፍቅር ተይዤ አለው ፈዝዤ ሰሞኑን እኔን ደስ ብሎኛል ፍቅር ይዞኛል ምነካት ምነካት ይሉኛል እኔማ እኔማ ፍቅር ይዞኛል ወትሮም ደስ ይለኛል ሳቅና ጨዋታ ስታሽኮረምመኝ ስታይ